Hello?
hello
አቤት፣ hello እ፣ ሰለሞን አቤት።
የ The District order ይዘህ ነበር አይደለ?
አ፣ አገናኘኝ እስኪ አንዴ። አልፈልግም ስላለ customer ኡ ልንገራቸው። አገናኘኝ አንዴ።
okay. ስሩት ብለሻቸው ነበር ግን አይ አላልኳቸውም። ካል አ።
ምና- check አድርጌ ካልፈለገ ነግራችኋለሁ፣ cancel ታደርጉታላችሁ ብያቸው ስለነበረ ነው።
hello hello እማ እ፣ አቤት።
customer ፒዛውን ብቻ አልፈልግም ስላለ በቃ cancel አድርጉት። እሺ እሺ cancel አድርጉልን። ልጁም አይፈርምም እሺ።
ማለት ነው።
እሺ እሺ የሚሰርዙ አገናኘኝ እሺ cancel ልጁን።
ይደረግ። እሺ።
አገናኝ ልጁን።
የፈረመም ከሆነ ይሰርዘው ሰርዘው እሺ አባቴ
hello ሰለሞን